በዚህ ስልክ ማሽን ተመዝግቤ ነበር።
ብልሽታ?
አይ አይደለም፣ መቅጃውን ራሱን ማለት ነው ዋና ማሽን እንዲሰጠን።
እሺ እንዲሰጣችሁ። እሺ መስመር ላይ ጠብቁኝ። እሺ አንድ ጊዜ ልይሎት። መስመር ላይ ያለው?
አዎ አዎ፣ መስመር ላይ ነኝ።
እሺ ምስክር ግሮሰሪ ነው?
አዎ አዎ።
እሺ ደንበኛችን የድራፍት ማሽን ተጠየቁት?
አዎ አዎ።
እሺ ተላልፎላቸዋል የሚመለከተው ክፍል። ምናልባት ያው ጊዜ ስለሚወስድ እንጂ ይደውሉልዎታል መልሰው።
ሊቆይ ይችላል ወይስ ራሳቸው ይደውላሉ?
ይደውላሉ፣ ግን ትንሽ ሊቆይ ይችላል። ያው process ስላለው ሊቆይ ይችላል ትንሽ።
እሺ እሺ እኔ ደግሞ ደግሜ እንደደወሉ አስተላልፍልዎታለሁ።
እሺ እሺ።
ሌላ የምረዳዎት ነገር አለ?
አይ በቃ ምን እንትን ለማለት አመሰግናለን። አገልግሎት ላይ ያሉትን ሀሳቦች እሺ ባለሰጡ መልካም ቀን።
እሺ